Hello. hello አይሰማም? እግዚአብሔር ይመስገን። አዎ እኛ የምንገኘው ሶስት branch አለ፣ መስቀል ፍላወር፣ ፓስተር እና ሜክሲኮ። አዎ ይዘውልን ይምጡና እንየዋ። መኪና እንችላለን፣ ይችላሉ፣ መለወጥም ይችላሉ እኮ ይዘውልን ይምጡና እንየዋ መኪናውን አባት